Hello
हेलो अरे हेलो अरे
Hello, hello. አቤት አቤት።
Hello አይሰማሽም?
ይሰማል አሁን። እሺ ምን ልበል መቤ?
እሺ ፍሎራ ሬስቶራንት ነው አይደለ?
አአ ፍሎራ ነው።
እሺ ከቪው ዴሊቨሪ ነበር የምትበል እሺ ምን ልታዘዝ?
በኦርደር ነምበር ሰማንያ ሰባት ስልሳ ስምንት ምን ነበር የታዘዛት? ማ-
አይ አሁን ዛሬ ከና ሁለት ስፕሪንግ ሮል በጋ ታዟል።
ሁለት
ስፕሪንግ በፊት ነው አ ሁለት አለ አዎ ሁለት አዎ
እሺ አል- አልቋል።
እየተሰራ ነበር። እኔ አሁን ውጭ ነኝ። ሬስቶራንት የሰሩ ናቸው። አቤት እየተሰራ ነው መቤቴ።
እሺ አመሰግናለሁ።
እሺ